ጤና ይስጥልን ቢስትሪክስ
እንዲተባበረ እየፈለጉ ከአካውንት የራሴ አካውንት አሁን በአስር ቤት ላይ ገንዘብ አውጥቼ ሶስት መቶ
እሺ ወደ ይህ ብር ላስገባው ብዬ ነበርኩ።
እሺ አንዴ ጠብቀኝ
ስልኩ ይሄ አይደለም፣ እ ስልኩ ይሄ አይደለም። አካውንት ያወጣው ገንዘቡ
እሺ
ይመስልም ቤስት ቤት
ወንድ ልዬ እሺ
ራሴ አሁን አካውንት በአስር ቤት ላይ ገንዘብ ሶስት መቶ አውጥቼ ይህ ብር ላስገባው ብዬ ነበርኩ።
ሶስት ሺህ አውጥቼ
ሶስት መቶ ሶስት መቶ ሶስት ሺህ አይደለም።
እሺ
ይህ ቢሮም አልገባም፣ ገዛ ውስጥም የለም።
ሁለቱም ላይ
ሁለቱም ይህ ቢሮም ውስጥ የለም፣ እዛ አካውንትም ውስጥ የለም።
ኦኬ
ስልክ ቁጥሩ ልንበላው
ንገረኝ። እሺ የቤስት ቤት ቁጥር
በዘጠኝ ነው እኮ የምጠቀመው ዘጠኝ አስራ አምስት
ወፍረሽ ነው ዜሮ ዘጠኝ አስራ አምስት
አርባ ስድስት
እሺ
ስልሳ ሰባት
እሺ
ሰባት ሰባት
መቼ ነው?
አሁን እንጂ ሰላሳ ደቂቃ አካባቢ ሊሆን ነው።
ኦኬ ስንት ብር ነው?
ሶስት መቶ
Okay እሺ። Processing ላይ ነው ያለው። እሺ ለቻፓ እናሳውቁልታለን። ትንሽ ይጠብቁትና processing ላይ ነው አልገባም። ትንሽ ይጠብቁትና ካልገባ ለቻፓ እናሳውቃለን። እሺ